hello
አቤት ጤና ይስጥልኝ።
ሰላም hello አይሰማም?
ይሰማል ይሰማል።
አ፣ ከቤስት ቤት ማለት ነው በስልሳ አምስት ቤቴ ወደ ቴሌብር transfer ማታ አድርጌ ነበረ። ቴሌብሩ ላይ ግን አልገባም።
እስኪ ቤት ቤት ቁጥሩን ንገረኝ።
ዜሮ ዘጠኝ ስልሳ አምስት እሺ
ሰማንያ ሶስት እሺ ሀምሳ ሁለት እሺ ሰማንያ አንድ
እሺ ጠብቀኝ አንዴ። አራት መቶ ብር ነው አይደለ?
አራት መቶ ብር
እሺ pending ነው የሚለውና እ ለሳንቲም ፔይ አውቅላለሁ ትንሽ የ system ችግር ትላንት እንትን ብሎባቸው ስለነበር ነው እና ዘጠና ሶስት ስልሳ ላይ ጠይቃቸው። እሺ transaction ID ውን እኔም ልክላቸዋለሁ ከዚህ ልካላቸዋለሁ ዘጠና- በላቸው።
ዘጠና ሶስት ዘጠና ሶስት ስልሳ
ዘጠና ሶስት ስልሳ ላይ አዎ እና እሺ።
ቤስት ቤት እንትን ይላኩ transaction ID ይላኩልን ይሉሃል እና አሁን ልክላቸዋለች በላቸው። እሺ እየላኩላቸው ነው እኔ
እሺ መልካም ቀን እሺ